hello hello ሰላም ነው? ማን አላውቅም።
መሰረት ነኝ።
እሺ መሰረት እንትን ረዣዥም order ነበር እና ሁለት እሺ እና pin ኦችን check አድርጊ ብዬ ነበር መሲ order number ኦቹ ላይ
አርባ ሰባት ሰማንያ ሶስት እና
አርባ ሰባት ሰማንያ ሶስት እና
አርባ ሰባት ዘጠና
አርባ ሰባት ዘጠና እሺ እሺ አያለሁ።
እሺ መሲ ቼክ አድርጊ።
እሺ አያለሁ።
አይ እሺ አይ አይ